ሄሎ ጤና ይስጥልኝ የ Auction ኢትዮጵያ እባክዎን መርዳት እንዴት አደርሽ? ደህና አደርሽ?
እግዚአብሔር ይመስገን።
እንትን ያሰብኩት እንትን ነበረ ማለት transfer ያደረኩት ብር ነበር ለ Auction ኢትዮጵያ እንትን ማድረጊያ ማለት ነው።
CPO ለ bidding
እሺ ቀጥታ ከ account ነበር ያደረኩት።
በንግድ ባንክ ነው አዎ
መች ነበር ጨረታ ያለቀው?
አይ የዕለት ሁለት እኔ ያስገባሁት ሐሙስ ነው። ሐሙስ ዕለት አለቀ።
ሐሙስ ከዛ ዕለት አለ።
በኋላ አንድ ሁለት ከዛ በኋላ አንድ ሁለት ሞክሬበታለሁ። እሱም አልተሳካልኝም። አሁን ተመላሽ ለማድረግ ነው።
እሺ እሺ እንዴት ነው የሚሆነው?
እሺ እ- ስምህንና ስልክህን ልያዝና እ? እ? እ?
ስምህንና ስልክህን ይዤ ስ- ስሜ ልንገርሽ፣ ጸጋዬ ይል ነው።
እላክልሃለሁ።
እ?
እሺ
ስሜን ያዥው።
አዎ እያልሽኝ ነው።
ጸጋነህ ይልማ እሺ ጸጋነህ ይልማ አዎ። ስልኬ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ስድስት ሀምሳ ስድስት
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አሁንም እሺ ስልሳ ስድስት ሀምሳ ስድስት ስልሳ ስድስት ወይም ሀምሳ ሀምሳ ሰባት አዎ፣ ወይም ሀምሳ ሰባት ተከታታይ ቁጥር ስለሆነ ስድስት ወይም ሀምሳ ሰባት አዎ፣ ጸጋነህ ይልማ አዎ፣
በንግድ ባንክ ነው።
አዎ፣ በንግድ ባንክ ነው።
እሺ እሺ እንዴት ነው የማደርገው ታዲያ? account ኤን ነው የምልክላቸው?
እ፣ እሺ account ህንም ንገሪኝ።
አንድ ሺህ
እሺ ሰላሳ ስድስት
አንድ ሺህ ሰላሳ ስድስት ስልሳ ስድስት ስልሳ ስድስት ዘጠና ሶስት
ዘጠና ሶስት አምስት አስራ ሰባት አምስት አስራ ሰባት አስራ ሰባት አንድ ሺህ ሰላሳ ስድስት ስልሳ ስድስት ዘጠና ሶስት አምስት አስራ ሰባት አዎ፣ አመሰግናለሁ።
እሺ እሺ አመሰግናለሁ።
Thank you.
እሺ መልካም